ጤና ይስጥልኝ አሪፍ ሎዛ ነኝ ባክዎ ምን ልርዳዎ hello hello ደንበኛችን መስመር ላይ አሉ
አዎ መስመር ላይ ነው።
እሺ እ ምን እንርዳው ደንበኛችን አይ CRBT አለ ሰለ ሰማንያ ሀያ ሁለት ሲላክ ምንም text ትክክል አይደለም። ይሄ message የመለሱ ነው።
withdraw ነው እ deposit ነበር ያደረጉት ምን ደንበኛችን እ withdraw ነው deposit ነበር ያደረጉት ደንበኛችን withdraw
withdraw ነው አዎ እሺ ምን ያህል ገንዘብ ነው withdraw ያደረጉት
አምስት አምስት ገንዘብ ነው።
አምስት ሺህ አዎ አምስት ብር አምስት ብር አዎ
እሺ ከምን የሚባል betting site ነው withdraw ያደረጉት እ ከምን የሚባል betting site ነው CRBT ነው ያሉኝ እ
ከ CRBT ወደ ቴሌብር
አ እንደዛ ነው።